ሚስጥልን አብረስታለሁ ከቢጃ የጥሪ ማዕከል ለምን ደውለው ጊዳን ነው እ ከቢጃ የጥሪ ማዕከል ለምን ደውለው የእርሻ እሺ።
ቤት ጊዳን ነው እ ከቢጃ የመለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክው ተልኮልዎታል
አይ አልተላከልኝ።
የያዙ ልንገሮት ሀምሳ ዜሮ ሶስት የምንድን ነው ቢጃ?
የቢጂአይ መለያ ነው።
እ እ?
የቢጂአይ ምርቶችን ይሸጣሉ አይደለ? ደንበኛ አዎ አ ይሄ መለያ ያዙ።
እ፣ ወጣ ብዬ ነው ያለሁት። አንድ በምን አጭር text ታደርግልኛል?
አይ በ text already ተልኮ ስላልገባለሁት በስልክ እ።
ደውል እየተናገርን ነው። የያዙ
እሺ ንገሪኝ እስኪ ቁጥር ያዘልኝ ሀምሳ ዜሮ ሶስት
ሀምሳ ዜሮ ሶስት አርባ ሰባት ሀምሳ አራት
ሀምሳ ዜሮ ሶስት አርባ ሰባት ሀምሳ አራት ሀምሳ አራት ይሄን ለማሳወቅ ነው። መልካም ሀምሳ ቀን።
ዜሮ ሶስት አርባ ሰባት ነው ያልሽኝ? ማርያም ይቅርታ አዎ ሀምሳ ዜሮ ሀምሳ ሀምሳ ዜሮ ሶስት አርባ ሰባት ሀምሳ አራት አርባ ሰባት ሀምሳ አራት አዎ ደንበኛችን ሰባት ሀምሳ መልካም ቀን።